hello
ጤና ይስጥልኝ።
ሰላም ጤና ይስጥልን። ፍርድ ቤት
በእናትሽ deposit ሳደርግ ቻፓ ወደ ቤት ቤት እሺ deposit አድርግቼ ምንም እዚህ ጋር አላደርግልኝም። የቻፓ እንትን ገብቶልኛል።
ከ account ቆርጧል።
አዎ ቆርጧል። account ውስጥ የለም ቴሌብር ላይ።
እሺ በዚህ ነው ቤት ቤት ቁጥርህ?
አዎ በእናትሽ እስኪ አንድ የተባበሪ እሺ check ላድርግልኝ። ሄሎ ሄሎ።
እ፣ process ላይ ነው የሚለው ትንሽ ጠብቀን። እሺ
አዎ በእናትሽ ላኪልኝ።
እሺ ትንሽ ተታገሱ። እሺ አይ እሺ